ኧረ ይጨምራል ይጨምራል።
በዛ እኔ ባኮ ምልርዳው
እ ወደ ኩዊክ ብር
እሺ ትራንስና እሺ
አልገባልኝ ዘጠኝ መቶ ነው። አንዴ አምስት መቶ ብር አንዴ አራት መቶ ሀምሳ ብር ነው። አራት መቶ እሺ አንዴ እና አራት ቴሌግራም ላይ ልኬ ነበረ የተሰጠ እሺ።
ነበር።
እሺ፣ ስሞትን ማለ በልደበኛችን
የቴሌ ብሩ ነው ወይስ
አዎ የቴሌ ብሩንም የእርስዎንም
ሌላ ነው? ሌላ ሽኩ ሌላ ነው የሚለው እሺ የእርስዎስ quick ብሩ ላይ ዝም ብዬ ኤልያስ ነው ያልኩት።
እሺ እሺ መቼ ነበረ መቼ ነው ትላንት ትላንት ትናንት እሺ እ ቴሌግራም ላይ screenshot ልከዋል አዎ ልክ ያለው dash አለ እሺ የቴሌግራም username ኡን ይነግሩኛል ይቅርታ
ኤልያስ ሽኩር
ኤልያስ ሽኩር እሺ ያየው ቴሌግራሙ ነው።
እሺ ቴሌግራም በ- አሁን በደውልበት ስልክ ቁጥር ነው የሚጠቀሙት
አዎ አዎ እሺ ደንበኛችን እ ቴሌብርስ አሁን እሱንም በዚህ ስልክ ቁጥር ነው የሚጠቀሙት አሁን አዎ በደውሉበት አዎ እሺ ደንበኛቸው ወደሚመለከተው አካል አስተላልፍልዎታለሁ ሌላ የምረዳውት ነገር አለ በቃ
እሺ ስለ ደውሉ እናመሰግናለን አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ መልካም ቀን